ጤና ይስጥልኝ ቤተሰብ ዲቦራ ነኝ። ባካሁን ለታው አብሮ ይስጥልን። ትናንት withdraw አድርጌ ነበርና እሺ
your limit ምናምን ነገር አለኝና checking ብሎ ቆመ።
ከ account ላይ ብርን ቆርጦታል አ አ account አካውንት ላይ- ላይ ብርን ቆርጦታል።
ቆርጦታል። አልገባልህም ግን ወደ ላክበት አ አካውንት።
ወደ account አልገባልኝም። ትናንትናም እንደዚህ አይነት ችግር ተፈጥሮ እሺ ደውዬ ሳናግረው ወደ አየር ላይ አስተካከለልኝና እሺ ስንት በቃ ብር አሁን ነበር ይገባል አለ።
ያወጣኸው?
እ ስንት ብር ነበር ያወጣኸው?
አንድ ሺህ ብር አንድ ሺህ ብር እሺ የቤት ቤት ቁጥር አሁን የደወልክበት ስልክ ነው?
አ ይሄ ቁጥር ነው።
እሺ ትንሽ ጠብቀኝ መስመር ላይ check ላድርገው።
እሺ
መጨረሻ ላይ ያረከውን ያልገባልክ አ አ፣ መጨረሻ ላይ አዎ መጨረሻ ላይ ያደረኩት አንድ ሺህ ብር መጨረሻ ላይ ያደረኩት ነው።
እሺ ወደ ቴሌ ብርህ ነው አይደል የላከው? ወደዚህ ቁጥር አ ቴሌ ብር ወደ ኪሎ ብር አ
አሁን ገብቷል። ወደ ቴሌ ብር account እሺ check አድርገው።
እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።
አሜን እሺ።